Hello.
Hello.
Hello.
Abid. Abid, Hello, Abid.
what?
Hello. Hello.
ఏ, అసమ్మం అసమ్మం Abid.
ఉంది అసమ్మం ఉంది ఇస్తామ్మా ఇస్తామ్మా ఏ, ఇస్తామ్మా አይ እንዲህ ሰማንያ አስራ ሁለት ሙሉ ምናምን መካከር የሚል አይቼ ምንድን ነው አልገባኝም።
አጀንዳችሁን ስጡ። ስለ ነገዋ ኢትዮጵያ
እ እ እ አጀንዳ ስጡ ነው። ስለ ነገዋ ኢትዮጵያ ኢትዮጵያ እንዴት እ።
ትሻገራለች? እንዴት እንመካከር ነው?
okay ስልክ ነው እንደዚህ አድምስ- እ? እ?
አጀንዳ በአካል በኢሜይል አጀንዳ በአካል?
በአካልና በኢሜይል ይችላሉ።
የት ልምጣ?
አዎ።
በአካል በአካል የት ልምጣ?
በአካል ሽሮ እሺ፣ ይሄ ክፍ እንትናችን እ፣ መስሪያ ቤታችን ያለው ሽሮ ሜዳ እ።
አሜሪካ ኤምባሲ ጎን ነው ኦኬ እ?
ኦኬ አዎ። ስለዚህ አጀንዳዎችን ያሉትን አጀንዳ በጽሁፍ ጽፈው በፖስት አሽገው ማስገባት ይችላሉ።
ኦኬ እሺ፣ እሺ ነው። እሺ